ሰባ አንድ ስልሳ ሁለት
ሰባ አንድ ስልሳ ሁለት
አዎ ምን ሆነብህ?
complete በይልኝ። on time አስተካክለሽ የሞተር ነው እ
የሞተር ነው ወይ እኮ ስምህ ማን ነው? ስምህን ነው የጠየቅኩህ።
ስሜ እዛ ላይ ያወጣል። አንቺ ምን ሆነሽ ነው ደግሞ?
እ?
ስሜ እዛ ዲዲ እንትኑ PC ኡ ላይ የለም ስሜ ልጅ አለም ይኸውልህ ስ- ስንከፍተው የሌላ ሰው ስም ከወጣ complete ስለማልልናል። እሺ ልጅ አለም ልጅ አለም ነኝ ብትለኝ ይሻላል።
ከአሁን በኋላ እልሻለሁ። on time አስተካክለሽ complete በይልኝ።
እጠይቃለሁ ሰዓቱ የሞተር ነው